ጤና ይስጥልን።
አቤት፣ ሰላም ነው?
እግዚአብሔር ይመስገን። ምን ነጣ?
አሁን እንትን live ላይ ነበርኩኝ እና Dzire እሺ።
ሶስት ጻለ ብለሽ ነበር።
ዮሐናን
ዮናታን ዮ ዮናታን እሺ፣ እሺ።
እና ዮኒ ዮናታን ይመቻችልኛል ባንክ ምን ነበር የፈለግከው አንተ?
Dzire Dzire Dzire የለጠፈ
የለጠፈ የለጠፈ እሱ የለጠፈ ከሆነ ማለት ነው
አዎ።
cream dashboard አለን ሀያ ዘጠኝ የሚባል ድርድር ይኖረናል። ከዛ በኋላ ሀያ ዘጠኝ የሚባል አለን።
ባንክ እስከ ስንት ነው ማነው የሚደርስ ነው?
ባንክ እስከ አንድ ነጥብ ሁለት እናመቻችልሃለን።
okay cash cash ስንት ነው ማለት ነው?
cash አንድ- ማለት አ፣ በባንክ ከሆነ የምገዛኝ ሀያ ዘጠኝ ከሆነ አ፣
አንድ ነጥብ ሰባት cash ማለት ነው።
okay cash ከአንድ ነጥብ ሁለት አለኝ Dzire አላገኘም።
ምን Dzire አ፣ Dzire በዛ በዚህ ባንክ አታገኝም።
አንድ ነጥብ ሶስት አንድ ነጥብ ሁለት አለኝ cash ማለት ነው።
አንድ ነጥብ ሶስት ወይም አንድ ነጥብ ሁለት አለኝ።
አ፣
እስቲ ቆይ አ- እ፣ አናግሬው ወይ ልደውልልህ። ይሄ ነው አርባ አራት ሰላሳ አራት ሰባ ሁለት ሰባ ዘጠኝ ነው ስልክህ።
አ፣ በዚህ ደውዪ።
በቃ እደውልልሃለሁ።
እሺ እሺ